hello hello ጤና ይስጥልን። ለአይን አዲስ consultancy በምን ልርዳህ?
እግዚአብሔር ይመስገን ሰላም ነው።
ሰላም፣ እግዚአብሔር ይመስገን።
አለን አለን። አ ቅድም ደውዬ ነበር። አ እሺ፣ information አገኘሽ?
አ የቱርክ ምናምን ነበር የጠየኳት።
okay፣ information አግኝተሃል?
አ አግኝቻለሁ።
መልካም። እሺ፣ በቃ missed call ስላየሁ ነው የደወልኩት። እሺ፣ መልካም ቀን።
እሺ እናቴ።